ሄሎ
ሄሎ ጤና ይስጥልኝ።
ያክልኝ እግዚአብሔር ይመስገን። ምን ልታዘዝ? ቴሌቪዥን ነው።
ሲከቱ አገባብ እኮ ስላልገባኝ ነው።
እሺ ኮኮብ ዘጠኝ ሰማንያ አምስት መሰል እ?
መሰ- መጀመሪያ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እ
ከዛ ሰባ ቁጥር ተጭነው አማርኛ ያርጉ።
ነው አዎ ከዛ ሶስት ቁጥር ላይ ለመጫወት የሚል ያገኛሉ እና ጥያቄና መልስና እድሉን ይሞክሩ የሚል አለ።
እሺ
ጥያቄና መልስ በ coin ነው የሚጫወቱት። ሁለት ቁጥር ላይ ለመግዛት የሚል አለ። coin ይገዛሉ።
እ ለመመዝገብ የሚል አለ። አንድ ቁጥር ላይ ይመዘገባሉ። ዕለታዊ ሁለት ብር፣ ሳምንታዊ አስር ብር ይወስድና ትኬት ይሰጡታል። ከዛ እድሎትን ይሞክሩ ሶስት ቁጥር ላይ
አዎ እሺ እሺ እናመሰግናለን አሜን። መልካም ጊዜ።
እሺ
ባይ